የመረጃ ማዕከል በኮሚን ልቦች
ሄሎ የኔ እመቤት አቤት
ሰማንያ አንድ ሰማንያ አራት ነው።
ዋ ነው
Okay ይሄ information ፈልጌ ነበር። የእንትን flight ጀመረ ይሆን እንደ እዚህ ሀገር ውስጥ የመቀሌ የመቀሌ አለ? አዎ በደንብ አለ?
አለ።
Okay አይ እኔ airport እየታደሰ ነው ምናምን ሲሉ ሰምቼ እንትን ያለ መስሎኝ ነው።
ታድሶ ተከፍቷል domestic ኡ።
Okay አይ ጥሩ እሱን እና ደግሞ የኳታር ኤርዌይስ round trip ዶሃ እንትን አትላንታ ለመሄድ
አትላንታ ለመሄድ አ፣
አትላንታ መቼ ሊሉት?
እ፣ next week ነው ያሰቡት maybe Thursday ወይ Friday
Next week እሺ። ደርሶ መልስ አለው ወይስ መሄጃ ብቻ ነው የሚፈልጉት?
እ፣ ሁለቱንም ከቻልሽ ብትነግሪ ለአማራጭ ደስ ይለኛል።
ይቻላል። እሺ መጀመሪያ መሄድ one way ብቻ ሊሉት እና ለ next እሺ።
week አሉኝ አይደለ?
አዎ Thursday ወይ Friday
ስለዚህ Friday ላድርገው ወይስ አርጊ ውስጥ እሺ፣ የኔ ቆንጆ ይቀርታል።
Friday? ችግር የለውም።
እሺ እሺ እሺ አም ለ Friday በረራ የለም ከዛሬ። የት ነው ያሉኝ? አትላንታ ነው ያሉኝ አይደለ?
እ፣ አይ በ- የለም ኳታር
በኳታር ኤርዌይስ አትላንታ ነው የፈለጉት።
እ፣ እንዲህ maybe ካለ ነው እንግዲህ ኢትዮጵያ አየር መንገድ እዛ ስለጀመረ ኳታር የሚኖረዋል ብዬ ነው። ስለ information ስለሌለኝ ነው።
እሺ አንድ ጊዜ check አድርግሎት። እሺ ችግር የለም የኔ እህት።
ለዛሬ ሳምንት Friday ያላቸው ተርኪሽ እና ካናዳ እንዲሁም ደግሞ ኢትዮጵያን ኤርላይንስ ኳታር የላቸውም።
የላቸውም አዎ probably ወይ ለዛ ቀን በጣም ጥሩ ይሆናል፣ የለም።
ግን የላቸውም።
የኔ ቆንጆ በጣም ጥሩ ቆንጆ service ነው እንትናችሁ እንትን የምትይ ሌላ አንድ እንትን ልጠይቅሽ before that maybe እንትን ካለ ይቻላል።
በኳታር ኤርዌይስ ዱባይ ደርሶ round trip በኳታር ኤርዌይስ እሺ ይቻላል።
Okay መቼ መቼ ለመቼ ይሁንልዎት? መቼ ሄደው መቼ ሊመጡ?
እ፣ ዛሬ Wednesday አይደለ የዛሬ ሳምንት
ሳምንት በአስራ ሁለት ሄደው መቼ ሊመለሱ?
እ፣ ሮብ ሄድ እሁድ ወይ ሰኞ እሁድ አድርጊው በእሁድ ወዲያው ከሁለት ቀን በኋላ ነው በሳምንቱ እሁድ።
No no no no አይደለም። ሮብ ብሄድ ሐሙስ፣ አርብ፣ ቅዳሜ፣ እሁድ ከአራት ቀን በኋላ መሆኑ ነው።
ከአራት ቀን በኋላ እሺ።
አዎ፣
በኳታር ነው የሚፈልጉት?
አዎ፣ አዎ።
እሺ
ኧረ ምን ሊያ-
በኳታር የለውም የዛን ቀን የለውም?
በጣም አዎ
እ? መቼ ዌንስዴይ አለው የሚነሳ ኳታር? እ?
Wednesday የሚነሳ
እ፣ ፍላይናስ እና እ፣ ኬንያ ኤምሬት ኢጅፕት አለው ኢትዮጵያንም አለው ፍላይ Okay።
ዱባይም አለ ኳታር ግን የለም
እሺ፣ የኔ ቆንጆ በጣም ቆንጆ service ነው የምትሰጡት።
እሺ እኔ ከ- በ- የሚገርምሽ ትላንትና ነው ይህን application የሰጠኝ ሰው ቁጥሩን
ቁጥሩን ሰማንያ ሰማንያ አራት አዎ ሶልሶ ቀልጣፋ service ነው። በዚሁ ቀጥሉ።
እሺ እናመሰግናለን ሌላ ምረዳዎት እሺ።
ነገር አለ
ምንም በቃ የወደፊት እንግዲህ ስትፈልግ እደውላለሁ።
እሺ specially ቆንጆ ተናጋሪ ነች። እግዚአብሔር ይስጥሽኝ። እኔም ቤት አሜን አሜን ዘውዱ እናመሰግናለን እባላለሁ።
እሺ አቶ ዘውዱ እናመሰግናለን አንቺስ ማን ትባያለሽ?
እኔ ቤቴ ላይ ይባላለሁ ቤትዬ። እሺ፣ እግዚአብሔር ይስጥልኝ። እኔ ቆንጆ እሺ እሺ እናመሰግናለን መልካም ቀን እሺ፣ መልካም ቀን ላንቺ።